እስካንቺ ሌላ ውቤ ከረሜላ ውቤ ከረሜላ ውቤ ከረሜላ ውቤ ከረሜላ ውቤ ከረሜላ ሰው አላገኝም እኔ እስካንቺ ሌላ ውቤ ከረሜላ እየነካካሽኝ አታጠው ልግኝ እየነካካሽኝ አታጠው ልግኝ ወይ ቅጠፍኝና ደርቄ እንገኝ መቼም ያንቺው ነኝ ሽቶ ሳሙናዬ ሽቶ ሳሙናዬ ሽቶ ሳሙናዬ ሽቶ ሳሙናዬ አንቺ ነሽ ወይ ሌላ የኔ ዳመኛዬ ሽቶ ሳሙናዬ ሽቶ ሳሙናዬ አርጊኝ ቅፍቅፍ አርጊኝ ሳምሳም አርጊኝ ቅፍቅፍ አርጊኝ ሳምሳም እንደ ወለዱት ልጅ እንደ ስስታም አርጊኝ ቅፍቅፍ እንደ ስስታም ጠይባ ሳመሳይ ቅባኑ ጊያረሳት ጠይባ ሳመሳይ ቅባኑ ጊያረሳት ዶሮ ማታ በሉኝ እኔውን ጨርሳ እኔውን የውን ጨርሳ ማርዬ ማር ወለላ ማርዬ ማር ወለላ ታሳምሪያለሽ የልጅ ገላ ማርዬ ማር ወለላ ማርዬ ማር ፍትፍት ማርዬ ማር ፍትፍት ታሳምሪያለሽ የልጅ ፊት ማርዬ ማር ፍትፍት ማርዬ ማር ወለላ ማርዬ ማር ወለላ ታሳምሪያለሽ የልጅ ማርዬ ማር ወለላ ማርዬ ማር ፍትፍት ማርዬ ማር ፍትፍት ታሳምሪያለሽ የልጅ ፊት ማርዬ ማር ፍትፍት